ሄሎ ሀብታሙ አቤት መሰረት ይኸውልህ እኔ customer እንዲታገስልህ ትንሽ ብቻ መጠየቅ ነው የምችለው እሺ ሌላ እሺ፣ ነገር እሺ።
ምንም ማድረግ አልችልም እሺ ምግብ ቤቱን ብቻ ሴትዮዋን ንገሪልኝ አ- አልችልም እኔ አልችልም ከሀምሳ ደቂቃ እዚህ ጋር ተቀምጠዋል ግና ያስቀጣኛል ሀብታሙ ለ team leader ና ለ area manager ካሳውቅ area ሁሉም manager driver ኦች መሆን እዛ ያነሳል ናቸው አያነስም እንደምንም ብለህ ለማውጣት ሞክር
እንዴት ብዬ እወጣለሁ ይኸው እንዳለ በትራፊክ ታጥሯል እኮ እንዳለ ፌዴራል ብቻ ነው ያለው እኔ ሀብታሙ አሳ- እንደምንም ብለህ text ም ቢሆን አርግተህ አሳውቃቸው እሺ